ጤና ይስጥልኝ ለቪዛ ቢጤ ነኝ። እባክዎት ምን አይነት ልብስ መረጥ ተነስቶት?
አድረስልኝ ሁሉ ሰላም።
እግዚአብሔር ይመስገን።
ያ የ process እንትን ለመጨረስ ፈልጌ ነው። እንዴት ነው?
እሺ የት ሀገር ነው የፈለጉት?
እኔ ያለሁት አሁን ሆሳና
የት ነው ያሉኝ ደንበኛችን ሆሳና ሆሳና ሆሳና። እሺ ወዴት ሀገር መሄድ ፈልገው ነው?
ወደ ካናዳ ወደ ካናዳ።
እ እሺ ለስራ ነው ለትምህርት ነው ለጉብኝት? በምንድን ነው ወደ ካናዳ መሄድ የፈለጉት?
ለ- ለስራ ለስራ።
እ እሺ መጀመሪያ እዛ